የትኛው ነው የሚሰራ? እሺ ቤት ሰርቼ
የትኛው የሚሰራ ዳኒ?
hello
ጤና ይስጥልኝ።
አብሮ ይስጥልን።
betting check ለማድረግ ነበር።
እሺ cashier code ኡን ንገረኝ።
አስራ ሁለት አስራ ሁለት አስራ ሶስት አስራ ሶስት ሰባ ስምንት ሰባ ስምንት ሰላሳ ዘጠኝ
አንድ ጨዋታ ወጥቶብሃል። የሊቨርፑል እና የማንቸስተር
እሺ ይላል። hello ሌላ ተጨማሪ ችግር ነበር።
እሺ ንገረኝ።
አስራ ሁለት አስራ ሁለት ሰላሳ ሰላሳ ሀምሳ ስድስት ሀምሳ ሰማንያ ሁለት ሰማንያ ሁለት እሺ የኛው ሶስት ጨዋታ ነው የወጣው።
እሺ አንድ ደግሞ ሌላ ለምን እሺ ንገረኝ።
እሺ እ አስራ ሁለት አስራ ሁለት ሰላሳ ሰላሳ አርባ ስድስት ሰማንያ አንድ
አስራ ሁለት ሰላሳ
አስራ ሁለት እሺ
ሰላሳ ቆይ አንድ አስራ ሁለት ሰላሳ አርባ ሰባት ሰማንያ አንድ
እሺ ይህም አንድ ጨዋታ ወጥቷል።
አንድ ጨዋታ እሺ እንትን ይሄ አንድ ዜና አንድ አስራ ሁለት አስራ ሁለት
ሰላሳ አንድ ሰላሳ አንድ ሀያ ዘጠኝ ሀያ አራት
ዘጠኝ ያለች እሺም የሊቨርፑል እና የማንቸስተር ጨዋታ ወጥቶብሃል።
እሺ እናመሰግናለን።
እሺ እኔም አመሰግናለሁ። መልካም ቀን።